Hello hello
જી
Hello አቤት ይሰማኛል።
ስልክሽ እየተቆራረጠ እንትን ላይ ዮሐንስ ነኝ ከጎንደር እሺ የአንደኛው Golden Race cashier ሀና የሚለው credential not enable ይላል login ለማድረግ ስሞክር እሺ እሺ
Okay ምንድን ነው የሚሆነው okay ከፍትልሃለሁ እኔ ችግር የለውም።
አይ አለ ምን ሲሆን ነው እንዲህ የሚያጋጥመው ብዬ ነው entity ውን ሲያልፍ entity ውን Okay።
ሲያልፍ እና ደጋግማችሁ password ስትሞክሩት እንደዛ ይሆናል።
አ፣ ደጋግሞ password limit ኡን ሲያልፍ ነው okay password አሁን በምን case ተደጋጋሚ- እንደሆነ ማወቅ limit እንኳን አላለፈም ትናንትና የኛ ሁለት መቶ ስለዚህ password ነው የሚደጋግሙት። ዮሐንስ ባህር ዳር ነው ያልከኝ አይደል?
ጎንደር ጎንደር ጎንደር። Okay sorry። የማን ነው ያልከኝ?
እ፣ ኮሌጅ ከሚለው እንትን ሱቅ ሀና X የሚለው
አና አዎ ከፍቼዋለሁ። እሺ Okay አሁን ችግሩም በ- በ- በእንትን ነው በ- ከሁለት አንዱ ነው የሚሆነው አዎ entity ው limit ኡን አላለፈም ካልከኝ password ተደጋጋሚ ጊዜ ሲሞከር እንደዛ ይሆናል።
ይሆናል። እሺ መልካም ቀን ይሆንስ።
እሺ እሺ